hello
አሎ ጤና ይስጥልኝ
hello
ወይ አይሰማ
hello
አይሰማም ይሰማኛል ይሰማ ይሰማ
ወይ ሰላም ነው አለን አለን እንዴት አለ አለን አንድ ጉዳይ ነበር ለመጠየቅ ነበር
ከጉዳዩ በፊት እ፣ ጥሪ ማዕከሉ የሚያስከፍል ያውቃሉ አይደል በደቂቃ
እ እ አዎ አውቃለሁ እሺ ከየት ነው
ከአዲስ አበባ
እሺ ስሙኝና ጉዳዩን ይቀጥሉ እኔ ታረቀኝ ይባላል
እሺ
እ፣ አንድ ጨረታ ትላንት ተወዳድሬ ነበርና ጨረታውን አ ትላንት ተወዳድሬ ነበርና ያው አስር ቀን ነው የቀጠሮ ነው የሰጡት ከዚህ በኋላ እና ከተወዳደርኩ በኋላ ግን መኪናው ላይ እ፣ ሊሆን ነው ብለው የጻፉት መኪና ነው የተጻፈበት አ መኪና ነው
እሺ አዎ እና ሁለት መኪኖች ነበሩና ሁለቱንም አጋጣሚ እኔ ያሸነፍኳቸውና ነገር ግን ጨረታው እ፣ ካለቀ በኋላ